ጤና ይስጥልኝ። ጠብታ አምቡላንስ መንገድ ነው።
ጤና ይስጥልኝ እመቤት።
እግዚአብሔር ይመስገን።
እ፣ አሁን ቅድም ደውዬ ነበር ሐኪሞች ሲመጡብኝ መልሼ የዘጋሁት ይቅርታ።
እሺ እ፣ ይኸውልሽ ከኮሪያ ሆስፒታል ወደ አያት patient ለመውሰድ ነበር አያት ወደ መኖሪያ ቤት ነው።
ከ- ከሆስፒታል ከአ- ከኮሪያ ሆስፒታል ወደ መኖሪያ ቤት አያት ወደ መኖሪያ ቤት ማለት ነው።
አዎ መኖሪያ ቤት አዎ መኖሪያ እሺ ቤት ይቻላል። ለአሁኑ እሺ።
ጨርሳችኋል? ሊስ- እ፣ መውጫ አይ ምናምን ጨርስ- ቀጠሮ ሊያስይዝ አይ አላ ገና ናቸው አሁን ነው ገና መጥተው ይፈርሙ ሊፈርሙልኝ ነው እና ነው።
ቀጠሮ ላሲዝ እንትን ላሲዝ ብዬ ነው በቃ ወደ ቤት ኦክስጅን ምናምን ይፈልጋሉ እንዴ?
እ፣ ወደ ቤት ሲሄድ ኦክሲጅን ይፈልጋል ቤት ኦክሲጅን አለን ግን መንገድ ላይ እሺ።
ያስፈልገዋል እሺ፣ እሺ። በቃ እሺ።
ሲጨርሱ ደውሉልን።
እደውል እሺ አዎ አንድ ሀያ እሺ ደቂቃ ቀደም ብላችሁ ደውሉልን።
እሺ እሺ እሺ አመሰግናለሁ እሺ